ነው።
hello ጤና ይስጥልኝ።
አብሮ ይስጥልን። ዶንኪ ቲዩብ ነው የምዘጋው።
ሄሎ
አቤት፣ አይሰማም?
ይሰማል?
እሺ፣ ዶንኪ ቲዩብ ነው የደወሉት። ምን ልርዳዎት
እ፣ ድጋፍ ለማግኘት ነበር።
እሺ እ፣ አሁን ላይ የበጎ አድራጎት ጉዳዮችን ምዝገባ አቁመናል። እጃችን ላይ ከአንድ ሺህ አምስት መቶ በላይ የተመዘገቡ ስላሉ እነሱን ሰርተን እስከምንጨርስ ለጊዜው ምዝገባ ቆመናል። ስንጀምር እናሳውቃለን። ያኔ መመዝገብ ይችላሉ።
እሺ፣ እሺ፣ አመሰግናለሁ።
እሺ፣ እኔም አመሰግናለሁ። እሺ።
እሺ